ሄሎ ሄሎ
አቤት ሰላም በጸሎት አቤት ከችፕችፕ ነበር የምደውለው።
እሺ
እስኪ ችፕ ምን ያህል ደስተኛ ኖት?
ደስተኛ ነኝ በእንትናችሁ ተመችቶኛል ቆንጆ ነው።
አዎ አሪፍ ነው እም፣ okay። ቱ ላይ ምናምን እስኪ ያለው አስተያየት ካለ ቢስተካከል የሚሉት ነገር ካለ
አይ አሪፍ ነው ሁሉም እቃ
ቆንጆ ነው።
ምንም አይልም።
ስለዚህ group ኡ ግን ትንሽ ታመች በዝቷል
ምን አሉኝ?
የሰው መጠን ለማዘዝ ትንሽ የበዛ ይመስለኛል አሁን check አድርገውታል ተቀንሷል እኮ የ group ኡ ሰው።
አሁን ከአስራ አምስት ቀን በኋላ ነው የተቀነሰው ከአስራ አምስት ቀን በፊት አዝዤ ነበር አዎ አይ አሁን ተቀንሷል። ቢያንስ ስ- እስከ ስድስት ሰው ምናምን ነው አሁን የሚፈልጉት።
እንደዚህ ከሆነ እሺ
order ማድረግ ይችላሉ።
እሺ እሺ እናመሰግናለን። እሺ መልካም ቀን።
እኛም እናመሰግናለን